ጤና ይስጥልኝ ቤተሰቤት ዲቦራ ነኝ እባክዎ የምንወደው hello ምን አልከኝ?
የቦነስ ትኬት እንድታይልኝ ነበረ።
እሺ cashier code ኡን ይዘኸዋል?
አዎ እሺ ንገረኝ።
አስራ ሶስት ዜሮ አራት እሺ
ሀምሳ ስምንት ሀያ ሶስት
እሺ እንትን ነው ቦነስ የለውም። እሺ በአንድ ጨዋታ ብቻ ነው የወደቀው። ግን total odd ኡ loss ላደረገው odd ሲከፈል ከሀያ በታች ስለሆነ ተመላሽ የለውም።
እሺ እሺ ሌላ አለክ?
የለም የለም እሺ እናመሰግናለን። መልካም ቀን።
እሺ